hello
hello
ቴሌግራም ላይ ልኬ ነበረ ትናንት deposit ብዬ ብር message ኡን ልካል።
ልክ ያለው ሀሚድ የሚል ልጅ ሀሚድ?
ላክልኝ ብሎኝ
እሺ ቁጥርን እስቲ ንገረኝ።
ዜሮ ዘጠኝ ሀያ አራት ሀያ አራት ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰባ ስምንት ስልሳ አራት
አሳውቀን ላል
አይ ሀሚድ ደግሞ አሁን እ፣ ማስረሻ ላክልኝ አይደለ ብሎኝ ማስረሻ አ- አ- እኮ አሳውቀን ላል እኮ ጠዋትም አሳውቀን ላል
አይ ሀሚድ የሚባለው ደግሞ እኔ ላ- ላክልኝ ምናምን ብሎኝ ነበር። አሁን ምን
እንትን ሆነ ቴሌግራም ላይ
እኮ ሌላ ነው። ሌላ message ከሆነ ላከውና ድጋሚ እንላክ። ይሄ ግን ያልከው መቶ ብር ከሆነ ግን ተልኮልሃል።
ተልኳል።
አዎ እንትን ለቻፖች ተልኳል። እስኪ መልሱልን እየጠበቅን ነው
okay እኮ አልመለሱትም።
እኮ አልመለ- የብዙ ሰው ነው። በጣም ብዙ ነው። የብዙ ሰው ነው። እየላክንላቸው ነው። በጣም እኛም እና ይገባል፣ ያስተካክሉታል።